ሄሎ hello ወይም ሰላም ነው።
እግዚአብሔር ይመስገን።
እንዴት ነህ? ቦራ ነኝ ከቤት ቤት።
እሺ ምንድን ነው password እንዲቀየርልህ ነው አይደል የፈለግከው? የ back office ኡ ያንተ የምትታይ- የምታይበት ማለት ነው እኮ አዎ፣ reset እንዲያደርጉልህ አሳውቀናል። እሺ እስከሚስተካከል ትንሽ ጠብቀን።
okay እዛ ነው እንትን የሚሉት አዎ ተ- ተስተካክሎ እንዳለቀ እኔ ቀይሬ እልክልሃለሁ። ይሄ ሰላሳ በፊት ስድስት ነበር ሰላሳ የራምበራው ስድስት እኮ ነው ያልከኝ ሰው ምንድን ነው? አይ ይኸውልህ እንዴት ነ- ሙሉ ለሙሉ ሪሴት ይደረጋል መጀመሪያ የነበረው ፓስወርድ። ከዛ በኋላ በሪኳየርመንቱ መሰረት ነው ፓስወርድ የሚሰጠው።
ስለዚህ ይህም አሁን ነገ ከነገ ወዲያ ሂሳብ ስለሚሰራ
አይ ነው ቆየ አሁን ለአንድ እኮ ነው ቀን?
የምልክልህ። አይ አሁን ነው አዎ።
የምልክልህ።
ኦኬ።
አሁን እልክልሃለሁ። እነሱ እስኪልኩልኝ የጠበቅኩ ነው። እልክልሃለሁ። ቀይር።
አዎ፣ አይ ከፊት ያለችው አስራ ሁለት ዋን ናት። እኔ እ፣ ወደ እንትን ይቀየራል።
እሺ ከዚህ እኮ ቴድሮስ ኬ ይሁንና አት አስራ ሁለት ሰላሳ ስድስት ሰላሳ ስድስት ይሁንልህ።
አዎ፣ እና አስራ ሁለት አስራ ሁለቷ ተደፋ ተጥፋ።
ሰላሳ ስድስት ሰላሳ እሺ በቃ እንደዛ ቀይሬ እልክልሃለሁ። እሺ